Hello አይ ይሄን እንትኑን ለመጫወት ብለን ብለህ ማስገባት ማለት ነው።
እሺ
እዛ ላይ ስልክ ቁጥር ከሞላን በኋላ password ይጠይቀናል። password ንም እንሰጠው ስንሰጠው ደግሞ confirm password ደግሞ ይጠይቀናል። ደግሞ
register እያደረግክ ነው ወይስ deposit እያደረኩ ነው ያልከኝ?
እ እ ምን እያደረግኩ ነበር ያልከኝ?
ይሄን እንትኑን ለመጫወት የ resource ቁማሩን ማለት ነው።
እኮ login ለማድረግ ነው።
አዎ login አዲስ account ነው ወይስ የነበረ ነው?
የነበረ ነው በተጨፈላ የነበረ password ህን ምናልባት ረስተው ይሆን?
password ኡንም ታውቀዋለህ እራሱ አይደል? password ኡንም ረስተነዋል። አዎ Okay ረስተው ከሆነ ይኸውልህ forget password የምትለዋን አንዴ ብቻ click አድርጋትና እ በከፈትክበት ቁጥር SMS ሌላ password ይላክልሃል እና እሱን አስፍተህ ከፈተና ከዛ reset ማድረግ ትችላለህ። ውስጥ ላይ ገብተህ
እሺ ደጋግመህ አትሞክረው እሺ። አንዴ ብቻ forget ብለህ እስኪልክልህ ጠብቀው።
እሺ አመሰግናለሁ።